ማታ አንድ መቶ ብር አስገብቼ አልገባልኝም ሻባ
ስንት ብር?
መቶ ብር ማታ
deposit ታደርግ የተላከልን ቼክ ትልክልናለህ ቴሌግራም ላይ
በቴሌግራም በየትኛው ቁጥር
ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት አለኝ በቃ አለኝ አለኝ አሁን ልክልሻለሁ